Ah. ሄሎ ከዲቦናዊት አትላስ ሄሎ ወይ ማን ልበል? እ? ማን ልበል?
የዲቦናዊቱ ደግሞ አሱ ሀያ ሰባት ዜሮ ዘጠኝ በእናትህ ጃክ ዶላር ነው የሚለው ሜታ ጋር አለው ፊኑን አስተካክል።
እሺ መልካም።
ሀያ ሰባት ዜሮ ዘጠኝ መሰለኝ አዎ። ሰባት ዜሮ እሺ ሆና customer
አዎ ፊኑን አስተካክል። ጃክ ሮስ ነው የሚለው ግን ሜታ ጋር ነው በቃ እሺ፣ ሰላም ጠፍቶብኝ ነው።
አለሁልህ። እሺ ሀያ ሰባት ዜሮ ዘጠኝ
አለሁልሽ እናቴ፣ ሰላም ነሽ?